ሄሎ
ጤና ይስጥልኝ።
አብሮ ይስጥልህ።
ከቢጃ ኢትዮጵያ ነው የምደውልልዎት።
አሀ
አዲስ አለም ኖት አይደለ? አዲስ አለም ግሮሰሪ።
አ
አዲሱ የቢጃ የመለያ ቁጥር ደርሶታል። ደ- ደ- ልከንልዎት ነበረ በስልክዎት እህ
ደርሶታል።
አላቅም። እስቲ የሆነ ሰው ጋር አስጥሬ ነበር ገብቼ ለልጆቹ ላሳያችሁ ስልኩን።
እሺ፣ ምናልባት ካልደረሶት እ፣ እንድነግሮት ነው እና እንዲይዙት ነው።
እሺ ስል ያዩ አቡ ሶቱ ቀብ የሚያሳንሳኑት መንከን አቤት ንገሩኝ።
ሀምሳ
እ፣ ሀምሳ ሰማንያ ሁለት
ሰማንያ ሁለት ስልሳ ሰባት
ሀምሳ ሰማንያ ሁለት ስራ ሰባት ሰባ ሰባት
ሰባ ሰባት እሺ አ፣ ያዝ ብዬው ነበር ልልሽ።
እሺ፣ መልካም ምሽት።